hello ጤና ይስጥልኝ። hello
hello ጤና ይስጥልኝ። ቤስት ቤት
ሰላም ነው አለን አለን ሰላም ነው።
አለን።
እሺ withdraw አድርጌ ነበርና
አሁን ነው አረ ማታ ሰባት ሰዓት በደወሉበት ቁጥር ነው እ
በደወሉበት ቁጥር ነው።
አ በዚህ ቁጥር እስካሁን ጭራሽ አልገባንም።
ስንት ብር ነው?
ሶስት መቶ
OK ለቻፓ ደውለው ነበር እንዴ?
እ ለቻፓ ደውለውላቸው ነበር?
አልነ- አልደወልኩም። በዚህ ስልክ ጠዋት በዚህ ጠዋት ደውዬ ነበረ። ጠዋት በዚህ ስልክ ደውዬ ነበረ ለእናንተ አዎ፣ ለ በዚህ ቁጥር ቻፓ አሳውቀናል። processing ላይ ነው ያለው እና አየር ላይ ነው ያለው ብሩ።
እ።
እርስዎም እስቲ ደውሉላቸውና ለቻፓ ይጠይቁ።
ቻፓ ስንት ነው ቁጥራቸው?
ዜሮ ዘጠኝ ስልሳ
እንደ ይሄ አይደለም እንዴ? ጠዋት እኮ ወደ- ወደዚህ ነው የደወልኩት።
ይሄ አሁን ለአንተ እኮ ለአንተ በደወልኩት ደውዬ እ።
ተ- የትናንት የተጫወቱት connection ችግር ስላለ OK።
የሁሉም ነው በ- ያስተካክላል አዎ፣ እሱማ አዎ፣ ብሎ አሳውቀን- እኛም እናሳውቃቸዋለን ለቻፓ።
ነው ለእናንተ እንደዛ አሳውቄ ነበረ።
አዎ፣ አዎ፣ እኛም አዎ፣ የብስ ሰው ነው አሳውቀናል። ለእነሱ እ?
እ፣ ለቻፓዎች አሳውቀናል አሁን ለቻ- እና እነሱ እያስተካከሉት ነው እና ያው ትንሽ ይጠብቁና ይገቡልታል። እሺ እ? እ?
ትንሽ ይጠብቁና ይገቡልታል።
እስከ ስንት ደቂቃ ልጠብቅ?
ያው እኛ እኛ ሳንሆን ያው ቻፓዎች ነው የሚያስተካክሉት። ይሄ ገንዘብ የምታዘዋውሩለት የምታዘዋውሩበት አለ አይደለ? ቤስት ቤት ላይ ቤስት ቤት ላይ ገንዘብ ማዘዋወሪያ አሉ አይደለ? ሳንቲም ቻፓ አዎ።
የሚባሉ እሺ ስልካቸው አለ እንደውላቸው አዎ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት እሺ